ಎಲ್ಲೋ ಇದೆ ನಿಮ್ಮ ಸ್ಪೆಲ್ಲು ಏನು
ಹಾಗೆ
ಸಲಮ್ನ ಹೆಸರಮ್ಮ ಸಾವಿರ ಮಿಸ್ಕನ್ ಸಮ
ಬರ್ಡನ್ እንትን ነበረ ኦንላይን ትምህርት አለ አይደለ አዎ አለ የዩቲዩብ ስልጠና ምን- ምን ላይ ወጌሻ ነው ምናምን አዎ ወጌሻ
እሺ እስኪ ዲቴል ለመረዳት ነበር ያለው ነገር
እ፣ ኮርሱ የሚሰጠው በኮሜዲያን እሸቱ ነው። በኦንላይን ነው በአካል ነው መማር የፈለጉት እርሶ?
በኦንላይን ይቻል ከሆነ
አዎ ይቻላል። በኦንላይን መጋቢት 16 ይጀምራል። ሰኞ መጋቢት 16 ይጀምራል።
እሺ ኮርሱ የሚሰጠው በኮሜዲያን እሸቱ ነው እና ክፍያ በ credit hour 750 ብር፣ አጠቃላይ 20 credit hour ነው ያለን።
እሺ አጠቃላይ ክፍያ 15 ሺህ ነው።
okay እ፣ አስራአምስት ሺህ ግን አስቀድመው ለሚከፍሉ discount አድርገናል። እስከ መጋቢት 16 ባለው ከከፈሉ 12500 ነው።
መጨረሻ ላይ ምንድን ነው benefit ኡ
እ፣ መጨረሻ ላይ ተምረው የመመረቂያ ጽሑፍ ይኖራል። እ፣
እሺ ለሶስት ወር ነው የሚሰጠው ስልጠና።
አሃ ሶስት ወር አዎ
ሶስት ወሩንም በኦንላይን ማጠናቀቅ ይቻላል አዎ ይቻላል። በኦንላይን እ፣ ማታ ከ- ከአንድ ሰዓት ተኩል ከአንድ ሰዓት እስከ ሁለት ሰዓት active ይሆናል። ከሁለት ሰዓት እስከ ሶስት ሰዓት direct meeting ይኖራል። ቪዲዮ link ኡ ይላክልዎታል እና ቪዲዮ 24 ሰዓት ይቀመጥና ከ24 ሰዓት በኋላ ግን እርስዎ በስራ ምክንያት በተለያየ ምክንያት ካመለጥዎት እ፣ አሳማኝ ምክንያት አቅርበው ድጋሜ ማየት መማር ይችላሉ። ይላክልዎታል።
በጣም ጥሩ አመሰግናለሁ እሺ ስምዎትን ልቀበል ለዳታ እሺ።
ስለሚጠቅመን እሺ እሺ ማን ልበል?
አዲስ
ማን አሉኝ? ይቅርታ አዲስ አዲስ ሀዲድ
አዲስ አዲስ አ አዲስ ማን አዲስ አማረ
ማረ ስልክ አዲስ አ- ነገር አዲስ ሳይሆን አዲስ አዲስ
አዲ
አዲስ አበባ ያሳፍራል እንዴ?
አያሳስትም። አዲስ ብዬ ይዣለሁ። አዲስ አማረ።
አማረ በትክክል
እሺ ስልክዎትን ይንገሩ።
እ፣ አስር
አስር አርባ ሰባት አርባ ሰባት አስራ ሰባት ስልሳ አምስት
አስራ ሰባት ስልሳ አምስት እሺ ከየት ነው የደወሉልን?
እዚሁ ነው። አይ እዚሁ ከአዲስ አበባ ነው።
እ፣ ማስታወቂያ ከምን ላይ ሰምተው ደወሉልን?
ማስታ እ፣ እ፣ ማስታወቂያውን ከምን ላይ ሰምተው ደወሉልን? ቲክቶክ እ፣ ላይ ነው እንትን ዩቲዩብ ለ- ላይ ነው የሚለው ቲክቶክ ላይ መሰለኝ ቲክቶክ ላይ ብቻ የሆነ እንትን ላይ ነው ያው ወስጄ ነው ስልኩ።
እሺ እሺ እሺ እናመሰግናለን ስለደወሉ።
ያው እሺ እሺ፣ እሺ።
እሺ